አለው hello አለው አዎ አይ ስልሳ ሰባት ዘጠና ስምንት ደውዬ የደወሉ ቁጥር አገልግሎት አይሰጥም ይለኛል። ስልሳ ሰባት ዘጠና ሰባቱ ይሄ እናንተ ቲኬት መቁረጫ እንትን አይደላችሁ እንዴ? አሀ ስልሳ ሰባት ሰማንያ ሰባት ልጅቷ ተሳስታ ነው። እሺ እናት ይቅርታ። እሺ